Hello ጤና ይስጥልኝ ቤተሰቦች ራሄል ነኝ ባኮት ምን ልርዳዎ
Okay ቅድም ደውዬልሽ password ኡን ቢያለኝ ብዬ ነበርና እሺ
እንትንም እያለኝ ያለው password ኡን ሳስገባ እሺ
You have entered any invalid username or password please ይለኛል። Try again ይለኛል።
Forget ብለኸው ነው ወይስ አዲስ ነው? አዲስ ለመመዝገብ ነው።
አረ forget ብየው ስት- okay ኑል ና ኑል የሚል ቴሌግራም ስምህ ነው። ኑል ነው የሚለው የቴሌግራም ስምህ። ቴሌግራም ላይ አውርተኸኝ ነበር።
አላወራሁት።
Okay sorry። እሺ ሌላ customer ም እንደዛ ብሎኝ ስለነበረ ነው። እሺ message ኡ እየገባልህ ነው አይደለ?
Message ኡ ይደርሰኛል። ጥ- ሳስገባው ግን አይሰራም።
እ፣ እንትን አድርገሃል። አትጻፈው፣ copy paste አድርገው
በትክክል ነው እየጻፍኩት ያሉት እየሞላሁት ያሉት።
እኮ እ፣ co- copy paste አድርገው። ሁለተኛ ደግሞ ከፊት ለፊቱ ማለት ነው ማለት ከፊደሉ የሚጀምርበት የለም ኮዱ የሚጀምርበት ላይ ስታስገባ አንዳንዴ space ይይዛል። Space ሲኖረው እ፣ እንትን እንደዛ ነው የሚለው invalid ነው የሚለው። ስለዚህ space ም እንዳይኖረው clear አድርገውና copy paste አድርገህ ሞክረው እስቲ። ካልሆነ በትክክል- አሳውቀኝ እሺ።
አስቸኳይ ፈልጌው ነበር። እሺ መልስ ይልደምሽ።
እ፣ ደውልልኝና ራሄልን አገናኝ ማለት እችላለሁ ሌላ ሰው ካነሳው።
እሺ እሺ